Hello
ሰላም ጤና ይስጥልን። ቤት ቤት
እንትን ነበረ ወደ ቴሌብር አስገባለሁ ብዬ እሺ፣
ሌላ ቦታ ገብቶብኝ ነበር።
ምን ስልክ ቁጥር አሳስተክ?
አይ ነው?
ስልክ ቁጥር አስ- አሳስቼ ሳይሆን ማለት ነው ይሄ ወደ ዊቸር ነበረ እንትን ያልኩት የገባብኝ voucher ዩ- አዎ፣ voucher ላይ ማለት ነው ስንት ብር ነበር?
ሁለት መቶ ብር እና ሀምሳ ብር ም። Okay፣ እስቲ check ላድርግ። ለቤት ቤት ቁጥርክ ነው?
እ?
ቤት ቤት ቁጥርክ ነው?
አይደለም ዜሮ ዘጠኝ ሀያ
ሀያ
ሰላሳ ሰባት ሰላሳ ሰባት ስልሳ ሁለት ዘጠና አምስት
እሺ፣
እና ለመመለስ ነበር ወደ ዋናው
እስቲ ቆይ መመለስ እንኳን አይቻልም። አንዴ check ላድርግ። እስቲ ዛሬ ነው ያደረከው?
አዎ ትንሽ
አዎ፣ እንትን በአካባቢ የቤት ቤት ሱቅ አለ እንዴ?
የ- የለም እሺ፣ ከሌለ ወደ account መልሰህ deposit ማድረግ ትችላለህ። step ኡን ልንገርህና
እሺ step ንገረኝ እ፣ ስልክ ላይ account history የሚል አለ።
እ?
ስልክ ላይ account history የሚል አለ።
አ- account
history የሚል አለ።
እሺ አዎ ከዛ እዛ ላይ ስትገባ voucher history የሚል ታገኛለህ።
እሺ ልክ voucher history የሚል ታገኛለህ።
እሺ ከዛ እዛ voucher history ዋ ላይ voucher code የሚል አለ። ያቺን ኮድ ትይዝና deposit ወደሚለው ጋር ሄደክ በ voucher የሚለው መልሰህ ስትመ- ስትመርጠው insert voucher code የሚል አለ። ከዛ ያቺን የያዝካትን ኮድ እዛ ላይ አስገብተህ deposit የሚለውን ስትነካው ወደ account ክ ይመልስልሃል።
እ፣ እሺ አ- አሁን እንትን ያልኩት ID የሚለው ነው የትኛው ላይ ነው voucher code account history ላይ ገባ። ከዛ voucher history የሚል አለ።
አ እዛ ላይ ቀኑን ታስገባውና በዛሬ አድርገህ
እም፣ voucher code ኡ ይመጣልሃል።
እሺ ኮድ አለ። እሷን ኮድ ይዘህ ነው deposit የምታደርጋት ሄደክ።
እሺ እንደዛ አድርገህ ሞክረው።
እሺ እሺ፣ እናመሰግናለን። መልካም ምሽት።